እንትን መብራት ቅድም እየሰራን ነው የሄደው። አሁን ጀኔሬተር አስነስተን
የት ነው?
ዳራማሎ branch
ደርማሎ ዳራማሎ branch ነው።
ማን ያውቃል?
ማን ያክል ምን ያክል? እሺ፣ እሺ። አ- አሁን መጣ።
አዎ።
ራሱ AnyDesk ነው።
አቤት ሄሎ፣ አቤት አቤት።
ራሱ AnyDesk ነው።
አዎ።
እሺ፣ በቃ accept ትለዋለህ።
እሺ ቆይ accept እየመጣልኝ ነው ከፍቼ በቃ በላው። እሺ፣ እሺ